hello ጤና ይስጥልኝ ቅድስት ከ ChipChip ነው የደወልኩሎት የድንች እና የቲማቲም order ተረክበዋል
ድንች ሳይሆን ሽንኩርትና ቲማቲም አልተረከብኩም ልክ ነው አዎ ሽንኩርትና ቲማቲም ስለዚህ ነገ የት ላስልክሎት እቃውን ነገ ኮዬ
ኮዬ አዎ ብሎ ይሄ ምንድን ነው ወረዳ አስራ ስድስት ምን ፕሮጀክት አስራ ስድስት የሚባል እሺ ነገ driver ይደውልሎታል መልካም ምሽት እሺ እሺ ለእናንተ